ይስጥልን። BGI ኢትዮጵያ ቤቴሌም ነኝ። እባክዎን ልርዳዎት?
አብሮ ይስጥልን። እንትን ነበረ draft machine ተጠግኖ
ምን አሉ?
ከዛ ይለምኛል።
draft machine ተጠግኖ ነበርና እሺ ተጠግኖ ተመልሶ ነበር። ድጋሚ ግን እንደዛ ሆነ። አሁንም
መስለኞች ደንበኛችን
እህ
ይሰማኛል። ምን አሉኝ?
አይሰማሽም እንዴ?
አሁን ይሰማል።
እሺ። አይ draft machine አስመዝግቤ እሺ ተጠግኖ ነበረ፣ ግን አሁንም ተመልሶ ያው ነው። ምንም እየቀዳ አይደለም።
እሺ። ሀና bar and restaurant ነው።
አዎ
እሺ። ምንድን ነው የሆነው ተመልሶ?
ተመልሶ በቃ አረፋ ነው። በፊትም አረፋ ነበረ፣ አሁንም አረፋ ነው። ምንም አይቀዳም። ብታይ ኦክሲጅን አለው።
እሺ እሺ፣ ደንበኛችን አሁንም መልሼ ቅሬታዎትን ወደሚመለከተው አካል ልክሎታለሁኝ። የጥገና ክፍሎች በተቻለ ፍጥነት መጥተው ይሰሩሎታል።
እሺ፣ አመሰግናለሁ።
ሌላ ምረዳዎት ነገር አለ?
ምንም በቃ ይሄ ቢስተካከል ጥሩ ነበረ። ከሰርኩ ብታይ ስንት ቀን ነው?
እሺ፣ ደንበኞቹ ለተፈጠረው ችግር ይቅርታ እንጠይቃለን። መልሼ ልክሎታለሁኝ።
እሺ፣ እሺ፣ ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ፣ ደህና ነኝ።